አውቀዋለሁ። ሄሎ ሰላም ጤና ይስጥልኝ Best Bet
እንትን ከ Best Bet እንትን አድርጌ ነበር ምን?
ንግዶ አድርጌ ወደ ቴሌ ብር እሺ አልገባ አልገባልኝ ስንት ብር ነው?
ሶስት ሺ አምስት መቶ መቼ? አሁን ነው ወይስ ትናንት?
አሁን
እሺ በዚህ በደወልክበት ቁጥር ነው?
አዎ እሺ አንዴ እሺ አንዴ ሎድ እያደረገ ነው። እሺ
እሺ ችግር የለም እሺ፣ በቃ። ሶስት ሺህ አምስት መቶ ነው ያልከኝ አባ?
አዎ አዎ እሺ ያው ገብቶልሃል። እሺ check አድርገው።
እሺ አልገባ እሺ አባቴ። አዎ ገብቶልሃል። ስለደወልክ እናመሰግናለን። መልካም ምሽት። እሺ ይህ መልካም እሺ አባቴ።